ጤና ይስጥልኝ። ሁሉ ስፖርት በኮም ንርዳውት
ጤና ይስጥልኝ ናት አቦ ይስጥልኝ።
በቴሌግራም ጻፍልን ብላችሁኝ እንግዲህ አስራ አምስት ቀን አለፈኝ። እስካሁን ምንም ነገር አላላችሁኝም። ብር ነበረኝ አልተሰጠኝም።
ማን ልበል? የቴሌግራም ስሞትን
ይዳ እ
ይዳ ይባ
ይዳ ብሩክ የሚል
ይባ ብሩክ ይዳ ይዳ ዋይ አይ ዲ ኤ አሁን ራሱ በዚህ ደውል አንዴ እዛ ስገባ በዚህ በዚህ ስል በዛ እያላችሁ ምንድን ነው ሙድ የምትይዙት?
እሺ ምንድን ነው ጥያቄዎት? ያልገባልኝ ከዚህ በፊት የላኩት በፍትህ አምላክ የላኩት ገብቶሎታል ተብለዋል።
እሱን አይደለም ከላይ ስምንት ሺህ ብር በልቼ ወደ ቴሌብር ልኬው ግን አልገባም ቴሌብር ላይ። ከዛ screenshot አድርጌ ላካላችሁኝ ይኸው screenshot አድርጌ ልኬያለውኝ ከሱ በኋላ ራሱ ስንት ብር ተበላው? ሲስተካከል ብላችሁኝ አስራ አምስት ቀን አለፈው እስካሁን ምንም መልስ አልሰጣችሁኝም።
እሺ ተመልሶልሃል። ወደ ሁሉ ስፖርት wallet እኮ ብለንሃል። እ
ብሩ ስፖርት wallet ላይ አልገባልኝም። መቼ ነው የተላከው?
አሁን
እሺ ቆይ እስኪ ላየው።
check ያርጉት፣ refresh ያርጉት account ኡን።
እሺ እሺ